ጤና ይስጥልን። ቴዎስ መንጃ ፍቃድ።
Hello ጤና ይስጥልኝ።
Hello አቤት።
ቴዎስ Trading ነው አይደለ?
መንጃ ፍቃድ ትምህርት ቤት ነው።
Okay ቴዎስ Trading አይደለም?
አዎ ነው።
Okay እሺ። ከ Afriwork ኢትዮጵያ ነበረ የምንደውለው። Afriwork Freelance ኢትዮጵያ ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
ድምፅሽ ቆይ ወይ በሌላ ስልክ ልደውል። ይቅርታ አድርጊልኝ አይሰማም።
እሺ አሁንስ? አሁንስ?
እሺ ምን አልሽ?
ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
እሺ
በ senior developer vacancy አውጥታችሁ ነበረ።
በምን senior developer
ወይ ቆይስ ቁጥር ልስጥሽ ሌላ።
እሺ ሳምራዊት ናት I think ያወጣችው ሳምራዊት ናት ነው።
ሳምራዊት አጥናፉ። ቆይ የራሱ ስልክ ልስጥሽ አንዴ።
እሺ
ዜሮ ዘጠኝ አስራ አንድ አስራ አንድ
ሀምሳ አንድ መሰለኝ። ቆይ አንዴ እሺ አስራ አንድ ሀምሳ አንድ አስራ አንድ ሀምሳ አንድ ሀምሳ ሁለት ዘጠና አንድ ሀምሳ ሁለት ዘጠና አንድ የሳምራዊት ስልክ ነው።
አዎ ደውዪላት።
እሺ አመሰግናለሁ።
እሺ እሺ